arriva a collerla.
ዘቀፌ ዛምሪ ዛምሪ ሰላም ነው።
ምን ጤና ይስጥልኝ ደንበኛችን
እንትን አሁን ወዲያው ነበረ
እና ከሀያ ሶስት ብር በተጨማሪ ስልሳ ስምንት ብርም አለ።
እሺ በዚህ ስልክ ነው የሚጠቀሙትኝ ቴሌብር
አዎ ስክሪንሻት አድርጌ ወደ ቴሌግራም የነበረኝ ስልክ ልክላለሁ።
screenshot ኡ ደርሶናል ቴሌብር በዚህ ስልክ ነው የሚጠቀሙት አዎ
አንዴ መስመር ላይ ጠብቁኝ ደንበኛችን እሺ ናይዳ ኮነ ሳይ ነጠላ ግዛ ሳይ ሳይ ዲኒ ነጠላ ግር ሙሉ እንታይ ንሙጣ
በር ሞፃ ከለይማ ወርቀ ተገልሳይ ካብኡ ወርቀ
መስመር ላይ ያሉ ደንበኛችን አ
እ፣ ስንት ብር ነው ያሉኝ?
ሀያ ሶስት ብርና ስልሳ ስምንት ብር ሀያ ሶስት ብር እና ስልሳ ስምንት ብር
አ እሺ መች ነበረ ቀኑ?
ሀያ ሶስት ብሩ እ፣ ትላንት ምሽት ሁለት ሰዓት ከያ ነው ያ እሺ።
ስልሳ ስምንት ብር ደግሞ ሌሊት አስር ሰዓት እ፣ ከሰላሳ ወይም ሀያ ጉድ- ሀያ ጉዳይ ለአስራ አንድ ትላንትና ሌሊት
አ
እሺ ስሞትም አለበል
ክብራ ክብሮም አ
እሺ ከአቫታር ወዴት ነው ያሉኝ?
ወደ አሪፍ ፔይ አሪፍ ፔይ ወደ ቴሌብር ማለት ነው እሺ የሁለቱንም screenshot ልከውልናል።
በአንዴ ላይ እኮ ነው
እሺ ደንበኛችን እ፣ በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን። ሌላ የምረዳውት ነገር አለ?
የለም መቼ ይገባል እ፣ አይተን ስንጨርስ ደውለን እናሳውቆታለን ደንበኛችን።
እሺ እሺ ስለደወሉ እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን